እንኳን ወደ ጥሪ ማዕከላችን በደህና መጡ! በቴሌዊዥን አገልግሎት እየተዝናኑ፣ የላፕቶፕ፣ የገንዘብ እና የአየር ሰዓት ሽልማቶችን ያግኙ! አገልግሎቱን ለመጠቀም ለዕለታዊ ጥቅል *985 *1 *1 መሰላል፣ ለሳምንታዊ ጥቅል *985 *1 *2 መሰላል ይደውሉ ወይም በአጭር ጽሑፍ መልዕክት አገልግሎት ወደ 985 1 ቁጥርን ይላኩ። አገልግሎቱን ለማቋረጥ ወደ 985 stop ብለው ይላኩ። የጥሪ ማዕከላችን ሰራተኛ ለማግኘት ለአማርኛ 1ን ይጫኑ ለኦሮምኛ 2ን ይጫኑ